ሄሎ
አቤት ጤና ይስጥልኝ።
ጤና ይስጥልን።
ምን ልታዘዝ? ቴሌቪዥን ነው።
አ
ምን ልርዳው?
ቴሌብር ቁረጡ ምናምን እያሉ እ እ
ለቴሌ ብር ቁረጡ
ቴሌብር ሳይሆን ቴሌቪዥን ነው።
ይላሉ።
ቴሌቪዥን ትኬት ምናምን እያሉ ስንትን ጥፈው ነው ቴ አዎ፣ ቴሌ የቴሌቪዥን መጫወቻ እ፣ ትኬት የቴሌቪዥን የእድል ጨዋታ መጫወቻ ነው። ኮይን ደግሞ የቴሌቪዥን ጥያቄና መልስ መመለሻ ነው።
የቴሌብር መጫወቻ
እ፣ ለመጫወት ፈልገው ነው። ለ-
አራት ፈለግ ነው።
እሺ